ትምህርት ቤት
የሆነ ጥሪ ማሳመሪያ ነበረና
ይሄ ቴሌ አይደለም። እሺ ይቅርታ ተሳስተሃል።
እ ቴሌ ጋር ደውል ዘጠኝ ዘጠና አራት
በሱ ስልክ ላይ አልሰራልኝ። አሁን በሁለት ጥሪ ማስመሪያ ተደርጎ በጣም አስቸግሮኝ ይሄኛው ቴሌ ይሄ ቴሌ አይደለም።
ነው አይደል?
አዎ
ያንኛው ደግሞ አልሰራልኝ ሲል ጊዜ ነው።
እሺ ይቅርታ እኔ ልረዳ አልችልም። እሺ